ይለኝ ነበር ቢኖረኝ። Not black
Hello Hello፣ ሰላም ከችፕችፕ ነበር የምደውሉት።
ወይ እሺ፣ እሺ ውዴ።
አፕላክ ጠይቀውኝ ነበር።
አዎ አዎ፣ ጠይቄሽ አንድ- ነበር።
ይቅርታ፣ አንድ ቁጥር ነው ያለው።
ሀ okay፣ የለውም ሁለት ቁጥር አዎ፣ ሁለት ቁጥር የለውም፣ አንድ ቁጥር ብቻ ነው ያለን።
በቃ እሺ፣ ሁለት ቁጥር ካለ ብዬ ነበረ።
ሶሪ፣ የለም። መልካም ቀን።
እሺ እሺ እሺ